hello አባት እሺ
እሺ ገና እያዩልህ ስለሆነ ነው ዜሮ ዘጠኝ ስልሳ ቤቱ ላይ ደውልላቸው
ዜሮ ዘጠኝ ስልሳ ቤት ቆይ አንዴ ነው ዜሮ ዘጠኝ እሺ።
ዜሮ ዘጠኝ ስልሳ ስልሳ ስልሳ ሁለት ስልሳ ሰባት ስልሳ ሰባት አዎ።
እሺ አ- ቅድም ሞክሬ እምቢ ብሎኝ ነበር ነው እሱ ላይ እሺ እነሱ ላይ ሞክርላቸው እሺ አሁን ልሞክር በቃ አዎ።
አሁን ሞክራለሁ እሺ እሺ እሺ እሺ አመሰግናለሁ እሺ